హలో హలో కనెక్షన్ ఆ, అవును okay coupling stone coupling stone అవును నాకు ఎస్ ఎస్ ఎస్
ጠይቄልሃለሁ እ፣ ያው በልክኝ ቀን አሁን የእንትኑን ስልክ ሰጠሃለሁ የሪሴፕሽን ስልክ እና እንትን ፕሮፖዛል የምታስገባበትን ሰው ከሱ ጋር ታዋለህ ከዛ ፊዚካሊ የምትመጣ ከሆነ ያው ባልቀኝ ቀን መምጣት ትችላለህ እና እሱ ስልክ ልቀህ
የ proposal ማስገባበት አዎ አሁን ምን ስርስ እሺ ንገረኝ አሁን ደውለህ check ብታረግ እሺ እነሱ ትክክለኛውን guidance ስለሚሰጡ እሺ ንገረኝ
አንድ አንድ
ዜሮ አንድ አንድ አራት
አራት ስልሳ ስድስት ስልሳ ስድስት ዘጠና ስድስት ዘጠና ስድስት ሰማንያ አንድ
እሺ ሰማንያ አንድ በዚህ ልደውላቸው እና በዚህ ደውለህ እ፣ እንትን ማድረግ check ማድረግ ትችላለህ።
thank you አመሰግናለሁ አቤኔዘር ምንም እናመሰግናለን ስለዚህ